ፊልክስዩስ ተስእሎ ስድስት ይቤሉ አሃው ሰናየ በህቁ ሐነጽከ ለነ እመጻሕፍት አምላካውያት ከብሉይ ከሐዲስ ወእምትምህርተ አበው ከነስልዋኖስ ወእምነ ስምዕ ዘርኩብ ከወንጌል ወእምነ ምጣኔ ልቡና በህሊናሰ ኮኑ ማዕረያነ ካለው አምጥተህ ከመባህታውያን መምለክያን ፍጹማን ወማእከላውያን ወወጣንያን ትሩፋን እምና ዓለማውያን ትሩፋን ባህታውያን መነኮሳት ፍጹማንም ቢሆኑ ማእከላውያንም ቢሆኑ ወጣንያንም ቢሆኑ ከፍጹማን ዓለማውያን እንዲበልጡ ወከመ ዘእይት መየጥ እመከዩ ዘኮነ እምባህታውያን ይወርድ ሀበግሃነም ከባህታውያንም ወገን ከክፋቱ ያልተመለሰ ገሃነም እንዲወርድ ወዘይገብር ትሩፋተ እምዓለማውያን ይሐውር ሀበ መንግስተ ሰማያት ከዓለማውያንም ወገን ትሩፋት የሚሰራ መንግስተ ሰማያት እንዲገባ ፈርሶብን ነበር። አነጽህልን፣ ጠሞን ነበር አቀናህልን። ፈርሶብን ነበር አነጽህልን፣ ጠሞብን ነበር አቀናህልን። አልተረዳህንም ነበር አልተረዳንም ነበር አስረዳህን። ወሚእዜሰ ምስዕል በእንተ ዘይሰአነነ አእምሮቱ እንተ ስእሎታት። እንግዲህም ወዲህ ከጥያቄው ወገን ትርጓሜው ምስጢሩ የጠመመንን እንጠይቃለን። ይቤ መተርጉም አንትሙኒ በመርድአ እግዚአብሔር ዜንውኒ፣ እናንተም በእግዚአብሔር አጋዥነት ጠይቁኝ። ወአነኒ በኃይለ እግዚእየ እተረጉም ለክሙ፣ እኔም በጌታ አጋዥነት እተረጉምላችኋለሁ። ወንህነ ኩልነ ናእኮት ጸጋሁ ለእግዚእነ ሁላችንም አንድ ሁነን የእግዚአብሔርን ቸርነት እናመስግን። ዘያ የምረክሙ ከመትህስሱ እናንተን እንድትጠይቁ ያደረጋችሁ ወያሃበኒ ሊተኒ ከመእተርጉም እኔንም እንድመልስ ያደረገኝ የእግዚአብሔርን ቸርነት እናመስግን።